ግን እዛ ላይም ጽፈውታል። ይሄ
ሄሎ፣ ጤና ይስጥልን ChipChip።
ጤና ይስጥልኝ አብሮ ይስጥልን።
ማክዳ እባላለሁ። order ነበረኝና እሺ ሶስት ነገር ነበር ያዘዝኩት። ሁለቱ ደርሶኝ አንደኛው አልመጣም። ለምን እንደሆነ አልተረዳሁኝም።
እኮ ደርሶታል። አጠቃላይ order ያደረጉት order ያደረኩት ይኸውልሽ ሶስት ነገር ነው። ሁለቱ ደርሶኛል። አንደኛው ግን ፓስታ ነበረ አልመጣልኝም እና ለምን እንደሆነ ማወቅ ፈልጌ ነው። እና አዎ፣ ፓስታ warehouse እጥረት አለ። ለነገ እንላክሎት።
ለነገ አዎ እሺ። እና order ኡ እዛው እንዳለ እሺ። maybe አሁን እርሶ ቢ- ቢሮ ነው ያደረጉት? ቢሮ ላይ ነው order ያደረጉት?
አይ እኔ ኦንላይን ነው order ያደረኩት።
Okay። location ኡ የት ነው? ቤት ቤት ነው location ወይስ ጀሞ አካባቢ ጀሞ ነው? አዎ እሺ። warehouse እጥረት ስላለ ነገ ግን እንልክሎታለን። ይቅርታ በጣም እሺ። እሺ፣ እናመሰግናለን። መልካም ቀን።